hello ጤና ይስጥልኝ ቅድስት ነኝ አቤት hello ወይ ቅድስት አምሳ አንድ ሰላሳ አራት ፍቃደ ነው የ customer ኡ አድርሼለት ነው።
ፍቃዱ ነህ አዎ
ሀምሳ አንድ ሰላሳ አራቱ ማለት ነው አስተካክለሽ complete በይ።
ፍቃዱ ነህ አ?
አዎ አዎ
እሺ እሺ በቃ እኛ እዚህ ኮምፕሊት እንለዋለን እሺ እሺ፣ እሺ።
ሳሚ ፍቃዱ የፍቃዱ ነው የምትለኝ ጨርሶ እኔ ኮምፕሊት ልልለት አንድ ሳክ አራት ኦ ማይ ጋድ ደስ ሲል